Hello ጅላን
አቤት።
እ፣ እንዴት ነህ? ራሄል ነኝ ከቤት ቤት ነው የምደውልልክ።
እሺ እህቴ ወይ እ፣ እሺ በቻፓ ነው እየሞከርክ ያለው account መክፈት ምናምን ሳይሆን method እ- ናቸው ስልክህ ላይ ያሉት። ልክ deposit የሚለውን ስትነካ አ ቻፓ deposit voucher የሚለው ቻፓና ስነካ ሳንቲም ፔይ የሚል አለ አይደለ?
እ እ፣ voucher ቻፓና ሳንቲም ፔይ የሚል አለ አይደለ?
አ አ አ አ ከዛ ውስጥ ይሄ እ፣ ቻፓንቶ እና ሳንቲም ፔይ ውስጥ ቴሌብር አለ። በዛ ተጠቀም እስቲ።
እሺ ይኸው ነካሁት። የሚ- የሚለኝን ልንገርሽ። ከዛ በኋላ ሳንቲም ሄድ የሚለውን ስነካ ማለት ነው።
አ የቴሌብር ከዛ ከ- ኦፕሽን አለው።
አዎ ከዛ ይኸው እ፣ ካንትሪ የሚደውለኝ ማለት ነው።
እህ፣ ኢቲ የሚላል አይደለ? ከዛ ምንም ፎን ይ- ነምበሬም አለ።
እ ከዛ የብር መጠን እ፣ ከስር እጽፋለሁኝ። ከዛ እ፣ pro code የሚል አለ። promo code የሚል እሺ promo code promo code የሚለውን የሚል ችግር የለውም። እሱን ዝለለው፣ እሺ መሙላት ይኸው አይጠበቅብህም።
እሺ deposit ስለው ማለት ነው እህቴ ወይ ቴሌ ብር የሚል አለ። ነካሁት።
እም፣
ይሄው እንደዚህ ነው። payment failed ነው የሚለኝ።
ተመሳሳይ ነገር ነው የሚያመጣልክ ከላክልኝ አይነት ጋር አዎ payment failed ነው የሚለኝ። space ላድርገው።
screenshot አድርገህ ላክልኝ። እሺ ካልሆነ ግን ማለት ነው መቶ ሀያ ሰባት ላይ ነው ደውለህ የምታናግራቸው። ምክንያቱም ለሌላ customer actively እየሰራ ነው። so ከአንተ እ፣ ቴሌብር ችግር ነው ሊሆን የሚችለው። በሁለቱም method ተጠቅመህ ካስቸገረክ መቶ ሀያ ሰባት ላይ ደውለህ አሳውቃቸው። እሺ ቴሌብሬ ክፍያ እየፈጸመልኝ አይደለም ብለክ።
okay አዎ ወደ ለአሁኑ ልክልኝ፣ መጀመሪያ screenshot ን ላክልኝና እንያው ያለውን ነገር።
ይኸው screenshot ኡን ደግሞ ላክልሽ እና እሺ እሺ ይኸው የላኩልሽ ነው።
እሺ እሺ ብቻ ነው። እሺ